ሄሎ Hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ቅድም እንትና ስዤ ነበር፣ ይቅርታ ምንድነው እሱ ደውያ ስዤ ነበር እና የት ነው የሚታ- የሚታየው? እዚህ ሳሊተ ምህረት ፍሌክስ ነው አይደለ?
አይ ሳሊተ ምህረት ሳይሆን ሲኤምሲ ሚካኤል ጋር ሲኤምሲ ሲኤምሲ ሚካኤል።
ሚካኤል አዎ ሲኤምሲ ሚካኤል ጋር Economics Association ህንጻ አወቀው በላይ አወቀው።
በአካባቢ ነው ያለው መሰለኝ።
አዎ እሺ፣ ሲኤምሲ ከሳሊተ ምህረት ሲመጣ በስተቀኝ በኩል ነው።
እ፣ ከምን ከምን ሲመጣ ከሳሊተ ምህረት ወደ ሲኤምሲ ሲመጣ በስተቀኝ ነው።
እ፣ በሚካኤል side ነው ሚካኤል በሚካኤል ባለበት- ዞረን ዞረን እንመለሳለን ማለት ነው።
አዎ አዎ ዞራችሁ ሚካኤልን እንዳለፋችሁ ድልድዩ ስር ነው
አሀ፣ ሚካኤል ዳለፈ ድልድዩ ስር አዎ አዎ ብዙ አይርቅም እዛው ሚካኤል ጎን ድልድይ ያለ ድልድዩ ስር ቆይ አ፣ በነገርሽ ላይ እንደ ይቅርታ እኔ አሁን ያለው ሳሊተ ምህረት አደባባይ ጋር ወደፊት ነው ለሚሄደው አዎ አዎ ሳሌ ወደ ገና ተምረት ነኝ ወደ- ወደ- ወደ ገና።
ቴሌቪዥን ሚካኤል አንድ ታች አይደለም ወደ ሲኤምሲ CMC ሚካኤል ወደ ሲኤምሲ ገና ይሄዳል አይደል?
አዎ አዎ ሲኤምሲ ገና ሚካኤል መንገድ ይቀረኛል ማለት ነው። ገና ነኝ።
ወርለን እውነት።
እንሄዳለን።
አዎ፣ አዎ፣ አደውን አዎ።
ዘረውለን ቴንኪው እኔም መቤት እናመሰግናለን። እሺ፣ እሺ።
እዛ አይደለም አባቴ እግዚአብሔር ያስፈልግ